hello ሰላም አለ hello ነው።
hello ሰላም
አሁን ደውለንልሽ ነበረ ከሆነ ሰዓት በፊት እሺ የሹፌር ስልክ ፈተሽን ነበረ ከስንት ጊዜ በኋላ ማለት ነው። አሁን ደወልንለት አደይ አበባ ነኝ ይላል። ቤቱ አደይ አበባ እንደሚገባ አላውቅም። ከጠበቃችን ጠብቁን፣ ካልሆነ ደግሞ ንገሩን እያለ ነው። የማይመጣ ታሪክ- ከሆነ አይመጣም በሉንና ለምን አንሄድም?
sorry ታዲያ አባ ነው እ እሱ አደይ አበባ ነው ያለሁት ይላል። የትኛው አደይ አበባ እንደሆነ አላውቅም። አንድ ነው ያለው የትኛው ቁጥር ነው መንገድ በሚል ማያውቅ ታስታውስ?
ሰው- ስንት ነው ቁጥሩ ነገር? መጨረሻ ሀያ ሶስት ዘጠና ሶስት ዘጠና አምስት ቤት ኦኬ እሺ ወይ አቅጣጫ ደውለታለሁ ማያውቅ ከሆነ ነገር የማይመጣ እኮ ከሆነ ግዴታ አይደለም አትላኩልን፣ ግን ሂዱ በሉና ለምን ትጫወቱብናላችሁ? እናት አይ ይቅርታ በጣም ልደውልለት እና አደ መልሼ ከማክሰኞ ልደውልለት።
ጀመረ ዝም ብሎ ስልክ እንደዚህ አይደ- አያስጠላም?
አይ ልክ ነው ይቅርታ በጣም አሁን ልደውልለት ንገሩትና ወይ አቅጣጫ ንገሩት። የማያውቅ ከሆነ መጣሁ ይላል፣ አይመጣም፣ መጣሁ ይላል፣ መ- አንዴ ምሳ ይላል፣ አንዴ ምን ምን እናርገው?
እሺ አሁን እደውልለታለሁ አይምጣ ግን በቃ ቢያንስ ሂዱ ይባላል።
እሺ ልጠይቀውና መልሼ ልደውልለት እርሶ ጋር እ?
ልደውል መልሼ አንዴ ደውል የዘመን ዘመን የለም በሁለቱም ስልክ አደይ አበባ ነው የሚለኝ። የት አደይ አበባ አላውቅም።
በቃ ደውዬ መልሼ እደውልለታለሁ ይቅርታ በጣም ኧረ እንዴት ያስጠላል! አንቺ